አኔል ፈላጊ hello፣ ጤና ጤና ይስጥልኝ።
ይስጥልኝ።
ጤና ይስጥልኝ። አኔል ፈላጊ እ እንትን ፈልጌ ነበር ፓስፖርት ጠፍቶብኝ እሺ፣
እና እንዴት ነው እነ- እንዴት ነው እንትን ልትሉ መቼ የምትችሉት?
ነው ታፋለት የጠፋብህ? መቼ ነው የጠፋብህ?
ትንሽ ቆይቷል።
እሺ፣ ያ በአንተ ስም ነው አዎ ፓስፖርቱ?
አዎ እሺ፣ ስምህን ንገሩኝ።
ይትባረክ ኃይለማርያም ይትባረክ ይትባረክ ኃይለማርያም ሲሳይ ኃይለማርያም